ስለሚስት ቤት ዲቦራ ነኝ። እባክዎ ምን ልርዳዎ?
የሆነ ትኬት እንድታይ ብዬ ነበር።
እሺ ንገረኝ። ከአሸንኩር ንገረኝ።
አስራ አንድ
አስራ አንድ ሀምሳ
ሀምሳ
ስልሳ ሰባ ስልሳ ሰባ እሺ ሶስት ሉፍት አለው። እሺ ሶስት ጨዋታ አድቆብሃል።
ተለቆላ ሶስት አሁን ተለቋል። አዎ ሶስት ጨዋታ ይደቃለክ። ሌላ አለ?
ሌላ የለም።
እሺ እናመሰግናለን ስለ ደወልክ። መልካም ቀን።